ሄሎ ጤና ይስጥልኝ ቃል ኪዳንን ከቤት ቤት ምንድረው
ሄሎ ገና አላስገባም አላት ኮዱ ምን ነበረ ኮድ ላክ ላክ ላክ ላካ የሲፑ ኮድ ላ ሊቀይር ነው የምን ኮድ
የቢዝነስ
ፓስወርድ መቀየር ፈልገው ነው አዎ እኮ ቼንጅ ፓስወርድ የሚል አለ እኮ ፕሮፋይል ላይ ገብተው
ሲላክለኛ ያው ፎርጌት አደረገው ኦኬ ፎርጌት የሚለውን ሲነኩት ራሱ ሲስተሙ ነው የሚልክሎት እኛ አይደለን የምንልክሎት ሲላክ ይገባሎታል እሺ እሺ መልካም ምሽት እሺ ላክ ላክ ቁጥር እሺ እሺ